ለቤተሰብ ልጆቱን በየበኩ ብልረዳው
ሰላም ጤና ይስጥልኝ። የ draft machine ብልሽት ሪፖርት ለማድረግ ነበር።
እሺ የ BGI ID ወይ ደግሞ TIN number ይንገሩኝ።
ስሜን ለመንገሮች እሺ ዜሮ ዜሮ ሰባ ዘጠኝ
ዜሮ ዜሮ ሰባ ዘጠኝ ስልሳ ስምንት ዘጠና አንድ ስልሳ ስምንት ዘጠና አንድ
ስልሳ ስምንት ድጋሚ እሺ ተመዝግቦ ነበር ከዚህ በፊት?
ከዚህ በፊት ሪፖርት አድርጎት ሰርቶ ነበረ፣ ግን ድጋሚ ተበላሽቶ ነው።
እሺ እየፈለኩት ነው። እሺ መስመር ላይ ጠብቁ። በዚህ ስልክ ቁጥር ነበር የተመዘገቡት ከዚህ በፊት?
ብልሽት አያቀዘቅዝም፣ ተበላሽቷል ማሽኑ።
እሺ በዚህ ስልክ ቁጥር ነበር የተመዘገበው ከዚህ በፊት?
አይ አይደለም፣ አይደለም። እኔ የመስመሩ sales ነው፣ ማናጀሩ ራሱ ባለቤቱ ነው የተመዘገበው ከዚህ በፊት።
እሺ እሺ እየፈለኩ ነው። እሺ መስመር ላይ ጠብቁ። ሲነበሩ ሰባ ዘጠኝ ስልሳ ስምንት ዘጠና አንድ ስልሳ ስምንት ነው አይደል ያለው?
አዎ ዜሮ ዜሮ ሰባ ዘጠኝ ስልሳ ስምንት ዘጠና አንድ ስልሳ ስምንት አዎ በዚህኛው አላገኘሁትም። ምናልባት የባለቤቱን ስልክ ካወቁ ይንገሩኝ።
እሺ ዜሮ ዘጠኝ አስራ ሁለት አስራ ሁለት ስልሳ ሰባት ስልሳ ሰባት ሀያ ሶስት ዘጠና አራት ሀያ ሶስት ዘጠና አራት አራት እሺ ያሁ ሆቴል ነው።
አዎ ያው ሆቴል እሺ የት አካባቢ ነው የሚገኙት?
ሀያ ሁለት ገብርኤል ጋር ወይም አውራሪ
ሀያ ሁለት አውራሪ።
አዎ
እሺ እሺ ምንድን ነው የሆነባቸው? የድራፍት ማሽኑ
አይሰራም፣ አቁሟል። አሁን እየቀዳ አይደለም።
ጭራሽ አይቀዳም፣ ምን ይሰራል? አያቀዘቅዝም።
አያቀዘቅዝም።
አዎ እሺ ስማቸውን ይነግሩኛል? የደንበኛችንን
አንድ አምላክ
አንድ አምላክ ባ
የአባቱ ማለት ነው ወይም ተክለ ማርያም ኃይሌ ብለሽ ያዥው። ይሄ ማናጀሩ
እሺ ችግር የለውም። እሺ መዝግቤው ያለው ለሚመለከተው ክላስ ስልክ ቁጥር እ፣ በኋላ ላይ በነገሩኝ ለያዘው አይደል?
አዎ በሱ የያዙት። ሁለት ደግሞ urgent ነው አፋጣኝ እንትን draft የሚሸጥበት ቤት ስለሆነ እህ ቶሎ እንዲሰራ ሪፖርት አድርጊልኝ። ዛሬውኑ check ያድርጉ።
እሺ የ urgent ብዬ አስተላልፍልዎታለሁ።
እሺ እሺ ሌላ የምረዳዎት ነገር አለ?
የለም አመሰግናለሁ።
እሺ ስለደወልን አመሰግናለን። አገልግሎቱ ላይ ያሉትን ሀሳብ አስተያየት ከሚሰሙት በኋላ መልካም ቀን